ሄሎ ጤና ይስጥልን ኢንቨስትቤት
አብሮ ይስጠልን account ከፍቼ ነበር እና login ስለው እንደገና register ነው የሚለኝ።
ምን አልከኝ?
account ኡን እሺ
login ስለው register ነው የሚያደርግብኝ።
እ፣ password ኡን forget password ብለዋል አዎ
እ አዎ አዎ
እኮ ድጋሚ password አልሰጥ አላ- አላከልህም ልኳል ልኳል እኮ እና
አያስገባም register እያለ ወደ እዛ ራሱ አስገባኝ።
connection ይሆናል እንጂ እንትኑ እየሰራ ነው፣ system ኡ እየሰራ ነው።
እ፣ እሺ እሺ